ጤና ይስጥልኝ ብሌስቤት ረዴት ነኝ የምንረዳው
አካውንት ፈልጌ ነበር። ያ የኪሎ
የት ሾፕ ነው?
ከወላይታ ከወላይታ ኤጀንት ነኝ ገነቱ።
ገነቱ
አዎ
እሺ። አሁን እንትን shop ስለሌለ ነው ለነገ ላስይዝልህ።
አዎ እኔ ቆየሁ እኮ በጣም ብዙ ጊዜ ሆነዋል። እንደዛ ፈልጌ አዎ፣ አዲስ shop ስላልመጣ ነው።
OK፣ እሺ። እሱ የኪሎ አሳውቃለሁ። እሺ፣ እሺ፣ ነገ የለውም።
አዎ፣
እሺ እሺ።